ጤና ይስጥልን የሚያችን ከቢጃ ኢትዮጵያ ነው የምደውለው። አሁን ደውለው ነበር። እ ብሪጅ ሆቴል ነው ብልጭ ደንበል ጋ ያለው ማለት ነው።
ደንበል ጋር አዎ።
ደንበል እ አጎና ታክሲ መያዣ ጋር ማለት ነው።
አዎ አጎና ታክሲ የሚጭንበት ደንበል ጋ ማለት ነው።
አዎ። እርስዎ አያለ ወጉ ነው?
እኔ ደሳለኝ ነው አየለ ወጉ ያው አንድ ነው።
እሺ እ አሁን በደውልበት ስልክ ቁጥር ልመዝግብሎት?
አዎ
እሺ አሁን አልቀዳ ነው ያሉት አይደለ?
አልቀዳም አለ ይሄ ኦክስጅኑ በሌላ በእንትኑ ይተነፍሳል።
ምን ይተነፍሳል?
እ? እ?
ምን እቺ ይተነፍሳል?
ሰዓቱ አለች አይደለ?
አዎ እሷ ከሱ ላይ ትተነፍሳለች።
ይሄ ማ- እንትኑ ዋና የሰዓቶች መቁጠሪያ አለ ጫፍ ላይ አዎ፣ አዲዛድ አዎ።
ኦክስጅኑ እንዳለ ይተፋዋል።
እሺ ደምያችን አሁን ቅሬታ መዝግቤ ወደ ጥገና ባለሙያዎች ተሳልቶታል። ሌላ የምረዱት ነገር አለ?
ሌላ አዲስ ነው በቃ ይሄ ብትተባበሩኝ አገልግሎት እየሰጠን አይደለም ከይቅርታ ጋር
እሺ አሁኑኑ መዝግቤ ተሳልቶታል። ደምያችን ስለደወሉ እናመሰግናለን። ስለ አገልግሎት ያለት ሀሳብ አስተያየት ገምሰ ያስቀምጡልኝ። መልካም ቀን።